hello ጤና ይስጥልኝ ቃል ኪዳን ከ Best Bet ነው የመጣው።
አሁን ከአምስት ደቂቃ በፊት ደውዬ ነበር።
እሺ ማንን ነበር ያዋሩት?
እኔ እንጃ ስሙን አላወኩም፣ ግን እንትን ዜሮ account ላይ withdraw ሳደርግ አራት መቶ ሀምሳ ብር አየር ላይ ቀርቶብኝ ነበረ።
እሺ የ Best Bet ስልክ ቁጥሮትን ይነግሩኛል?
እሺ ያ- የ account ኡን depo- deposit ነው ያሉኝ withdraw ነው ያሉኝ አይደል?
withdraw ወጪ ሳደርግ ማለት እሺ
ዜሮ አራት
እሺ ዜሮ ዘጠኝ ዜሮ አራት ሰማንያ ስድስት ሰማንያ ስድስት ሰላሳ አራት እሺ ዜሮ ዜሮ ቴ- ቴሌግራም ላይ እኮ screenshot ኡን ላክልኝ ብላኝ ቴሌግራም ላይ ልትላት ነበር።
ልከላታ አዎ፣ አሁን ነው የላኩላት። አዎ፣ ግን ቁጥሩን ተሳስቼ ጠቅሽ ሁለት account ስላለኝ ሀያ ቤት ነገር
እሺ የቴሌግራም ስምን ትነግረኛለህ ለእኔ?
ኑር ሰፋ ሙስጠፋ አዎ፣ ኑር ሰፋ ኩመል
ይቅርታ ሙስጠፋ ማን ነበር ያልከኝ?
ኑር- ኑር ሰፋ ኩመል OK ሙርሰፋ ነው።
ኑር ሰፋ አዎ።
እሺ የትኛው የቴሌግራም ስልክ ቁጥር ነበር የላኩልን? ይቅርታ
እንትን ቻናሉን ራሱ እንትን ቤቱ ላይ distribution ያለውን ላይ ላይ- ነው የላኩልን?
አዎ፣ በሱ ነው የላኩት። አዎ፣ ውስጥ ቤት Best Bet support ምናምን የሚለው
እሺ የመች ነው አራት መቶ ሀምሳ ብሩ?
የማታ ነው። ከዛ በኋላ እኮ ቪዲዮ አድርጌያለሁ። ሌሎቹ ብሮች ገብቷል፣ ግን እሱ ብር አየር ላይ ቀረ። screenshot አለ እኮ ልኬልሻለሁ።
እሺ አይቼዋለሁኝ። እሺ process ላይ ነው ይገባል። ትንሽ ጠብቀን። እሺ እሺ፣ እሺ፣ አመሰግናለሁ።
ጠብቀን። እሺ